አስራ ሁለት ጨዋታ ተጫዋች የነበረ እሺ እና አንድ ኤክስ የገባበት ቦነስ አልጻፈልኝም።
እሺ ከሸር ኮዲን ጋር እ፣ ኮዱንም እ፣
ሄሎ ኮ- የትኛው ነው ኮድ ማለት? እ፣ ካሸር ኮድ ትኬቱ ላይ መጨረሻ ላይ ከባርኮዱ ስር ያለው ካሸር ኮድ የሚላል።
አሻሪ- አሻሪ ኮድ አዎ ትኬቱ እጆት ላይ ያለ አይደለ?
አ መጨረሻ ላይ barcode አለ QR code የሚመስል አ ከሱ ስር cashier የሚል bill- ቁጥር አለ አይደለ? እሱን ይንገሩኝ።
አሻሪ ኮድ አንድ ደቂቃ ይታገለ መልሼ ደውል አረጋግጠና እሺ ይቻላል፣ ችግር የለም።